ሄሎ
ሄሎ
አቤት ምን ይደው
ወደ ቻፓ እንትን ገንዘብ አስተላልፌ አልገባልኝም ለምን ድርጅት እ ለምን ድርጅት ነበር ያስገቡት?
ቆንጆ bet
ለቆንጆ betting።
አ እሺ፣ በቻፓ በኩል ነው deposit ያደረጉት?
እ በቻፓ በኩል ነው ገቢ ያደረጉት?
አ በቻፓ እ፣ እዛ ላይ እ፣ ተጫውቼ እሺ፣ ብር ነበረኝና ወደ ቻፓ withdraw አረኩት እሺ። ወደ ምን ባንክ ነው ወጪ ያደረጉት?
ወደ ቴሌብር።
አሁን በደወሉት ቁጥር ነው ቴሌብር ቁጥር?
አዎ
ስንት ብር ነበር?
አንድ ሺህ አምስት መቶ ብር
ዛሬ አንድ ሺህ አምስት መቶ እኛ ጋር የመጣ የለም። ቴድሮስ ተስፋዬ ነው የሚለው ስሙ።
እ ቴድሮስ ተስፋዬ ነው የሚለው ስሙ።
አዎ አዎ አዎ፣ አልመጣም። ወደኛ እነሱ ጋር ደውላችሁ ጠይቋቸው። ሰማንያ ስምንት ዜሮ እነሱ ጋር ስደውል ነበር ወደዚህ ደው ያሉኝ ሰማንያ ስምንት ዜሮ አራት
እ ሰማንያ ስምንት ዜሮ አራት ብሎ ደውሎ
ሰማንያ ስንት ሰማንያ ስምንት ዜሮ አራት ሰማንያ ስምንት ዜሮ አራት አዎ እሺ እናመሰግናለን።
እሺ